ጤና ይስጥልኝ። ወዳው
ጤና ይስጥልኝ። ሰላም ነው እግዚአብሔር ይመስገን።
አለን ኬት በልዬ ነበር አሸንፌ ነበር እና
እሺ
ከዛ ወዶ ወደ ቴሌብር ሳደርግ ወደ ቴሌብር ምንም message አልገባም፣ ግን ከእንትኑ ላይ ከ wallet ኡ ላይ ቀንሷል።
እሺ ከ transaction history ላይ ያልገባልዎትን screenshot አድርገው በቴሌግራም ይላኩልን።
ቴሌግራም ምን እንትን ላይ
በቴሌግራም ይላኩልን። ልንገሮች ስልክ ቁጥር የያዙ እሺ፣ ዜሮ ዘጠኝ ሰባ ስምንት
ስልኬ ያ ሰባ ስምንት አስራ ስድስት
ሰባ ስድስት ስንት ሰባ ስምንት አስራ ስድስት ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ እሺ